Hello ጤና ይስጥልኝ። ከአሪፍ ነው ምደውሉት አሁን ደውላ ይቅርታ ታቋረጥ። አዎ ምን አጋጥሞ መሰለሽ እሺ
አንድ ሁሉ ስፖርት ላይ አንድ ገንዘብ transfer ለማድረግ ተፈለገና አሪፍ ፔይ ስንነካ already transfer አድርጎታል ቀንሶት ማለት ነው።
እሺ withdraw ማድረግ እ ሲፈልጉ ነው።
አዎ withdraw ፈለገና አሪፍ እሺ።
ፔይን click አረገው እና አሁን እንዴት ነው ያን ብር ማግኘት የሚችለው?
እሺ ቴሌብር ይጠቀማል ደንበኛችን።
አ ይጠቀማል። አዎ
እሺ ደንበኛችን ጉዳዩ ሲታይልዎታል ሙሉ ስሙትን ይንገሩኝ ወይም ደግሞ እ፣ ቆይ የጓደኞትን ሙሉ- በቃ እ፣ ቆይ አንዴ እሱ ይደውልላችሁ። እንደዛ ከሆነ ይቅርታ በጣም እሺ እሺ፣ ይቻላል።
እሺ፣ አመሰግናለሁ በጣም እሺ፣ እሺ።
መልካም ቀን ይሁንልዎት።